Hello አቤት ሰላም ከችፕቺፕ ነበር የምንደውለው ብሩክ።
አዎ እኮ የሚወስድላት ሰው እኮ arrange አደረግኩኝ።
ለማን?
ደወልኩለት Okay እሺ መጨረሻ አስራ ስድስት አይደለም arrange አደረግኩ እኔ ወጣ ስላልኩኝ ነው ልጅ ይዤ Okay የሚቀበልሉት ሰው አታውቅም?
አዎ አጥቼ ከዛ ሰው arrange አደረግኩ አሁን በቃ ስለዚህ ኮዱን ከድረገ- ነግሬያት ሄዳለች አዎ በቃ ደ- ደ- ደውያለሁ።
ተረከብሽ እሺ ቴንክ ዩ መልካም ቀንሽ ባይ እሺ ቴንክ ዩ